ጤና ይስጥልኝ ኬስ የበራ መርጃ ማዕከል አባኮት መንስሎች
ጤና ይስጥልኝ እንትን ፈልጌ ነበር ምን የ- የኢስራኤል ቪዛ ትሰጣላችሁ?
የምን እስራኤል ኢየሩሳሌም
የእስራኤል አይ እሱን ኤምባሲ ነው ማናገር የሚችሉት
የት እንዴት እንደሆነ ል- እባክህ ልትነግረኝ ትችላለህ? ካላስቸገርኩህ
የእስራኤል ኤምባሲ ነው እነሱን እነሱን ማናገር የሚችሉት ወይም ደግሞ እ፣ በኢሜይል contact ያርጓቸው ጉግል ላይ አክ- ኢሜይላቸውን ፈልገው
Okay። ኢስራኤል ኤምባሲ ግን አዲስ አበባ አለ ማለት ነው።
አዎ እሺ፣ በጣም አመሰግናለሁ ወንድሜ።
እሺ እኛም እናመሰግናለን ስለደወሉልን መልካም ቀን እሺ፣ ደህና ዋል።